ዘመንሽ ማርያም ድንግል ንጽሕት ምሕረት ተጸጋ ደስ ይበልሽ እመቤቴ እመቤቴ ፊትሽ ወድቄ ልሳለምሽ እመቤቴ እመቤቴ ፊትሽ ወድቄ ልሳለምሽ ማርያም ድንግል ንጽሕት ምሕረት ተጸጋ ደስ ይበልሽ ማርያም ድንግል ንጽሕት ምሕረት ተጸጋ ደስ ይበልሽ እመቤቴ እመቤቴ ፊትሽ ወድቄ ልሳለምሽ እመቤቴ እመቤቴ ፊትሽ ወድቄ ልሳለምሽ የቆምሽበትን አከብራለሁ በስዕልሽ ፊት እሰግዳለሁ ነፍሴ እንድትነጻ ከበደል ዘውትር ከፊትሽ ማልላለሁ ግዞተኛ ነኝ ለዓለም ነፃነቴ ነሽ ማርያም ግዞተኛ ነኝ ለዓለም ነፃነቴ ነሽ ማርያም ማርያም ድንግል ንጽሕት ምልዕት ተጸጋ ደስ ይበልሽ ማርያም ድንግል ንጽሕት ምልዕት ተጸጋ ደስ ይበልሽ እመቤቴ እመቤቴ ፊትሽ ወድቄ ልሳለምሽ እመቤቴ እመቤቴ ፊትሽ ወድቄ ልሳለምሽ ያሴሞን ልዑል ከሩቅ የጢሮስ ልጆች ከምስራቅ መጡ ገስግሰው በደስታ እናትነትሽን ለማድነቅ አምሃ ይዤ ለክብርሽ እኔም ቆሜያለሁ ከደጅሽ አምሃ ይዤ ለክብርሽ እኔ ቆሜያለሁ ከደጅሽ ማርያም ድንግል ንጽሕት ምልዕት ተጸጋ ደስ ይበልሽ ማርያም ድንግል ንጽሕት ምልዕት ተጸጋ ደስ ይበልሽ እመቤቴ እመቤቴ ፊትሽ ወድቄ ልሳለምሽ እመቤቴ እመቤቴ ፊትሽ ወድቄ ልሳለምሽ አስጨናቂዎች ተሸንፈው ስለሚወድቁ ከጫማሽ የታጠቁትን ሰይፍ ጥለው ማሪን አስፈሪን የሚሉሽ ልቤ ዘለለ በሐሴት ስምሽ ሲጠራ በጸሎት ልቤ ዘለለ በሐሴት ስምሽ ሲጠራ በጸሎት ማርያም ድንግል ንጽሕት ምልዕት ተጸጋ ደስ ይበልሽ ማርያም ድንግል ንጽሕት ምልዕት ተጸጋ ደስ ይበልሽ እመቤቴ እመቤቴ ፊትሽ ወድቄ ልሳለምሽ እመቤቴ እመቤቴ ፊትሽ ወድቄ ልሳለምሽ አጋንንት ፈሩ በሞገሷ ልታማልደን ስትነሳ እጹብ ነው ፍቅሯ በረከቷ ያለምን ፍቅር የሚያስነሳ ስምሽ ይጠራል ለትውልድ ዘውትር ይኖራል ሲያማልድ ስምሽ ይጠራል ለትውልድ ዘውትር ይኖራል ሲያማልድ